ይቅልኝ ስፖርት ነባት ነው የምንረዳው
እንትን ለማስገባት ፈልጌ ነበርና ቴሌብር ናጥቸው ነው ሁሉ ስፖርት ላይ
አሁን የሆነ ችግር ገጥሞን ነው። በአሁን በምነግሮት መሰረት ማስገባት ይችላሉ።
እሺ ንገሪኝ።
ቁጥር እነግሮታለሁ። ወደዚህ ቁጥር ዲፖዚት ያደረጉና በደረሰኙም በቴሌግራም ይልኩልናል።
እሺ
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
ሰላሳ አምስት ብሎ አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
አስራ ዘጠኝ ስልሳ ስድስት ማን ነው የሚለው?
ፍትህ አምላክ ማርዬ።
እሺ ፍትህ አምላክ።
ከዛ ደረሰኙን በቴሌግራም ይልኩልናል። የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አሁን ይስተካከላል በቅርቡ
እሱን እርግጠኛ መሆን አንችልም። በዚህ መሰረት ያስገቡ።
እሺ